ጤና ይስጥልን ማለት ባባ
አከ ወልተን
ጤና ይስጥልን።
ነጊያ መኪና በርባደተን
ይቅርታ አባት፣ በአማርኛ በአማርኛ አማርኛ ነው የምችለው።
መኪና ፈልጌ ነው።
እሺ ምን አይነት መኪና
ሻርክ
አለን? ዶልፊን ሻርክ ሁለት ሺህ ሰባት እና ስድስት አለን።
ሁለት ሺህ ስንት
ሁለት ሺህ ሞዴል ሁለት ሺህ ስድስት እና ሁለት ሺህ ሰባት አለን።
ሁለት ሺህ ሰባት ሁለት ሺህ ሰባት አለ
አለን ሶስት ነጥብ ሶስት የሚባል አለን።
እሺ ድርድር ያለው ባንክ የሚመቻችለት አለን።
እሺ እሺ በ- በቴሌግራም ላኩልኝ።
ማሊባባ dot net ብለው መግባት ይችላሉ። ቴሌግራም page ኣችን ላይ አለ።
እ?
ማሊባባ ዶት ኔት ብለው ቴሌግራም ፔጃችን ላይ ሲገቡ አለ።
አ- ማሌባ እሺ እሺ